Hello ጤና ይስጥልን Best Bet
ሰላም ነው?
አለን አለን ሰላም ነው።
መረጃ ለመጠየቅ ነበረ።
እሺ ከጎንደር አዲስ አበባ ቲኬት መቁረጥ ይቻላል እንዴ?
ኬት አዎ ከየት ከጎንደር
ከጎንደር አዲስ አበባ እኔ ያለሁት አዲስ አበባ ሰንዳፋ ነው። ግን ጎንደር ያለ ሰው እኔ ልቆርጥለት ፈልጌ ነው።
ምን የ plane ምናምን ነው?
አዎ
Okay Best Bet ነው የደወልሽው? እሺ እ እ የደወልሽው ግን Best Bet ነው አውቀሻል። betting ቤት ነው የደወልሽው።
ውይ ውይ እሺ፣ በጣም ይቅርታ።
ችግር የለውም ችግር የለውም። እሺ።
እሺ እሺ።